ጤና ይስጥልን ኢንቨስት ቤት ራሄል ነኝ። ባኮ ምን ልርዶ?
በእናት ከማታ ላይ ከማታ ላይ ውድሮ ውድሮ ላይ እሺ
አላህ ክሎ እስካሁን አልገባ ቦራስ አካውንት መቼ ነው? ትናንትና ነው።
ማታው ማታው እሺ አንድ የኢንቨስት ቤት ቁጥርህ ንገረኝና ቼክ ላድርግልህ። ስልክ ቁጥር ንገረኝ።
እሺ ዱዋ ሰጋል ዜሮ ዘጠኝ አልችልም። ኦሮምኛ አማርኛ ዜሮ ነ- አልችልም ዜሮ ወይ ናይን እንግሊዝኛ። እሺ
ninety ninety ዘጠና ስልሳ
ዘ- እ፣ ዘጠና ስድስት ነው።
ዘጠና ስድስት አዎ እሺ አዎ
እሺ ዜሮ ዘጠኝ ዘጠና ስድስት ከዛ እንደገና እንደገና ዜሮ ናይን እሺ
eighty three eighty three
Twenty four
Twenty four እሺ ስንት ብር ነበር?
ሺ ሶስት መቶ እሺ አንድ የመስመር ላይ ጠብቀኝ። እሺ check ላድርግልህ።
እሺ እሺ ስትሪ